ሀለው ጤና ይስጥልኝ ጉዳይ ሀና እባላለሁ። እባክዎ ምን ልርዳዎ?
እሺ ሰላም ነው?
እግዚአብሔር ይመስገን።
እንትን ጉዳዩን ተመዝግቤ ብር ምናምን ከፍዬ ነበር እና እሺ አንዲት እና አንድም ቀን ስራም ሰርቼ አላውቅም ምናምን ነገር እና ባለፈው ደግሞ እንትኑን እናስተካክልልሃለን ተብዬ አልተስተካከለም። verify እናደርገዋለን ተብዬ ማለት ነው።
በዚህ ቁጥር ነው የተመዘገቡት?
ሌላ ቁጥር ነው በዚህ አይደለም።
እሺ ንገሩኝ ቁጥሩን።
ሀያ ሁለት ዜሮ ዘጠኝ ሀያ ሁለት እሺ አርባ ስምንት እሺ ዜሮ ስምንት ሰባ ሁለት
እሺ ተፈሪ በለጠው ነው አይደለ?
አዎ አዎ።
የክፍያ ከፍለዋል?
ኧረ አዎ እንደውም ደረሰኝም ሳይሆን ነው ትዝ ያለኝ አለ ደረሰኝ።
እሺ ስለዚህ እ- አሁን ወደ ስልክ ቁጥር እልክልዎታለሁኝ። በምልክልዎት ስልክ ቁጥር ደረሰኙን forward ያድርጉልኝ እንዳስተካክልልዎት።
ደረሰኙን አዎ ደ- የከፈሉበትን ደረሰኝ forward ያድርጉልኝ። ስልክ ቁጥር እልክልዎታለሁ በ text። ይጠቀሙበታል አይደለ? ሀያ ሁለት ቤቱን ስልክ አ እጠቀምበታለሁ። በእሱ ነው forward የማደርግልሽ።
አዎ በሚልኩበትን ስልክ ቁጥር እና እልክልዎታለሁኝ። በሱ ስልክ የሆነ ቁጥር ጊዜ የ- እኮ ስጠይቃቸው እንትን ፎቶ profile የነበረውን አላ እ- እሱን ነካክቼው ነበር እና ፎቶውን አተነው መተህ እዚህ verify እናደርገዋለን ምናምን ነገር ብላኝ ነበር።
እም፣ አዎ ትክክል ነው። የእንትኑ የጠፋቦት ቤት ከሄዱ በኋላ ፎቶ እ።
ስለቀየሩ ነው።
እሺ፣ ይላኩልኝና ደረሰኙን እንትን አስተካክልሎታለሁ።
ስለዚህ መምጣት አይጠበቅብኝም ነው ደረሰኝን ከላኩልሽ።
አዎ ደረሰኙን ይላኩልኝ።
እሺ እሺ።
እሺ እሺ ተባይ